አዘዛለሁ ብያለሁ። እንደዚህ hello።
ፈቃድ ያንሻሉ።
እንደምን ዋሉ?
hello፣ hello እንደምን ዋሉ?
እግዚአብሔር ይመስገን። ምን ልታዘዝ?
እኔ የሆነ ትንሽ ችግር እየደረሰብኝ
ምንድን ነው ችግሩ?
ችግሩ እንትን ካርድ ሲያስገባ እንትን የእጣ ጉዳይ ካርድ ይበላብኛል ስልኩ። እኔም እጣ በእጣ እንትን አድርግ ሰው አይደለሁም። እጣ የሚጠቀም ሰው አይደለሁም። እጣ ጫወታ ስለዚህ የለበት።
ይቅርታ፣ አንዴ ስልኮትን ይንገሩኝ።
ዜሮ ዘጠኝ እሺ፣
ሰባ ሁለት ሰባ አራት
እሺ፣ ዜሮ አምስት ዜሮ ዘጠኝ
እሺ።
አዎ፣ እሱ ነው ያስቸገረኝ።
ቆይ አንዴ መስመር ላይ ጠብቅን።
እሺ
አቋርጬለታለሁ።
እሺ፣ በጣም አመሰግናለሁ። በጣም አሜን።
አመሰግናለሁ።
አሜን።
እሺ፣ እሺ።
መልካም